ሄሎ
ሄሎ ወይ እንዴት ዋላችሁ?
አለን እግዚአብሔር ይመስገን። ለመመዝገብ ነበር።
እሺ ይቻላል።
እሺ ምንድን ነው ማድረግ ያለብን?
እኛ ምንፈል- ምንም የምንጠይቀው መስፈርት የለም። ብቃት አለኝ ችሎታ አለኝ ብለሽ ራስሽ የምታምኝ ከሆነ ነው። ስለ ትምህርቱ ልንገርሽ። ትምህርቱ እሺ።
የሚሰጠው በሳምንት ለሁለት ቀን ነው።
አ፣ ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክልሻለን። ማየት ከጀመርሽበት ሰዓት ጀምሮ link ኩ ለሀያ አራት ሰዓት ብቻ ነው የሚያገለግለው። link ኩ ከዛ ይጠፋል ማለት ነው። በሳምንት አንድ ቀን ለሚኖራቸው የትምህርት ጥያቄ ከኮሜዲያን እሸቱ ጋር ጎግል meeting ይኖራል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
እሺ
አከፋፈሉ ትምህርት የሚሰጠው አጠቃላይ ሀያ ሰዓት ነው። የአንድ ክሬዲት ዋጋ ሰባት መቶ ሀምሳ ነው። ክፍያችን አስራ አምስት ሺህ ነው።
አስራ አምስት ሺህ አዎ ልመዝግቡት።
በሳምንት ሁለት ቀን ማንም ያስተምረን እዛ መጠን በአካል ነው እንዴ መማር የሚፈልጉት?
አሀ ኦንላይን ነው እንዴ?
አሁን የነገርኩሽ የኦንላይን ነው። በአካል ደግሞ ከሆነ የሚያስተምረው ራሱ ኮሜዲያን እሸቱ ነው።
እሺ
ዘጠና percent የሚሆነው ኮሜዲያን እሸቱ ነው። ፍጹም ተስፋዬ ደግሞ ያስተምራል ማለት ነው።
እሺ የት ነው ምትሆነው ማለት ትምህርቱ የሚሰጥበት ቦታ የኤምሲ ቅዱስ ሚካኤል ኢኮኖሚክስ ባለሙያዎች ህንጻ ነው። በሳምንት ለሁለት ቀን ሰኞና ሮብ ከአስራ አንድ ተኩል እስከ አንድ ተኩል ነው።
እሺ ክፍያውስ?
ክፍያው ተመሳሳይ ነው፣ አስራ አምስት ሺህ ነው።
ክፍያው ተመሳሳይ ነው። እሺ አዎ፣ ግን ያመለጠው class አለ። ዛሬ አራተኛ class ኣቸውን ይዛሉ። መከታተል ከፈለጉ የተማሩትን ተማሪዎቹ ቪዲዮ link እኛ እንልክልዎታለን። ከተማሪዎች ጋር attend ማድረግ ይችላሉ።
ከመቼ በኋላ ነው አዲስ የሚጀመረው?
አዲስ ከዚህ በኋላ የለንም። ወጌሻ የመጨረሻው class ኣችን ነው፣ የመጨረሻው ኮርስ ነው።
okay።
ተጀማሪዎች ባይሆንም ያው level አሳድገን ነው የምንመጣው።
አሃ፣ ጥሩ። እሺ እሺ፣ እናመሰግናለን።